ዲስ ኢዝ አርሰናል። ሄሎ
ሄሎ ቤት እንትን በእናትሽ ጋምቤሎ እያበደ ነው። አስወጪ ኦርደሩ ማን
አቤል
አቤል ማን ነው?
ጆ ነው ጆ እኮ ጆን። እሺ ለምንድን ነው የጆን ኦርደር የሚወጣው?
እንዴ አሳይ ነው የራሴ እኮ ነው በውስጥ እንዴ?
ተጽፎ ነው በውስጥ ነው ወጥ እንዴ? እሺ አገኘው ንገረኝ ብሎ እኝካ አለ።
ንገረኝ ኦርደር ነበር።
ኧረ ኦርደሩን አራቆም እባክህ ምን አረሶት በእናትሽ እሺ ያዘዝክበት ስልክ አቤል።
እሺ አከታች በእናትህ ይቅርታ ይሁን እሺ ንገረኝ።
እሺ እሺ እሺ